ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባኮ ልርዳዎት?
hello
hello አው ለካው screenshot ኡ Telegram ላይ እሺ
እሺ ይኸው
ማን በሚል ስም ነው የላኩልን?
እ ማን በሚል ስም ነው የላኩልን?
እ ርድዋን ጠይብ ነው
እሺ ደንበኛችን እዛው እናየዋለን። ሌላ የምረዳዎት ነገር አለ?
እ፣ ወደ ቻምቦ ቤት መቀባል ቻምቦ ቤት ደግሞ አልገባም። ጥሬ ብር ደግሞ ወጣው
እሺ ይሄንን ጉዳይ ሪፖርት እናደርጋለን ከላኩት screenshot ጋር አያይዘን እሺ አመሰግናለሁ። ወደ- የላኩልን ቴሌግራም ላይ ሙሉ ስሞትን ይጻፉልን።
እሺ ቴሌብር ላይ መልስልኝ።
እሺ ደንበኛችን፣ እሺ ሌላ የምረዳዎት